ሄሎ ወይኔ ሰላም ነው።
እንዴት ነሽ? እንትን የአንድ ጨዋታ ፖስትፖን ድረብኝ ነበር እና ብሩን ማወቅ ፈልግ እንትን አልወጣም አልወጣም።
ሄሎ
ወይ አይሰማ ምን አልከኝ? እንትና አንድ ጨዋታ ፖስትፖን ድረብኝ ነበር። ቁጥር ልንገርሽ እና አንድ ደግሞ አስር ኮርና ብዩ አስር ብቻ ነው የወጣ እነሱ የሚያስተካክሉ አለ።
እኛ የምናስተካክለው ነገር የለም ግን update ማድረግ ይቻላል
እኮ ምንድን ነው እንደውላቸው ነው እኮ ነው የቆረጥኩበት ልጅ እኮ postpone የሆነ ጨዋታ በ24 ሰዓት መጠበቅ አለብህ። እሺ
በአራት ሰዓት አዎ 24 ሰዓት በኋላ void ም ሊሆን ይችላል ጨዋታው ሊጫወቱም ይችላሉ።